hello ይቅርታ ተቋረጠ ከ ChipChip ነበር የምደውለው እሺ እሺ እሺ።
ፓስታውን ተቀበሉ አዎ እሱን ተቀብለናል ጸደይ የሚለው አልደረሰን።
strawberry jam ኡ ነው የቀረው አዎ okay ይቅርታ በጣም እሱ ትንሽ የ product እጥረት ስላለ ነው ብሮትን refund እናደርጋለን
እሺ እሺ። መቼ ታዲያ እዛው ላይ በቴሌብር ቁጥሮት በዚህ በከፈሉበት እንመልሳለን ይገባሎታል ይደወልሎታል በቃ እሺ እሺ። እዛው ChipChip ውስጥ ይግባል።
እሺ ዋሌት ላይ ይመለሳል ችግር የለም እሺ መልካም ቀን
ቴሌብር ላይ